ሄሎ ሄሎ እህ
የሶስት መቶ ብር ነው አይደለ?
አዎ አዎ አዎ በ voucher ነው እሺ ያወጣኸው፣
እ በ voucher ነው ያወጣኸው withdraw አዎ አዎ ያደረግከው።
አዎ ስለዚህ አዎ ልክ እዛ pending የሚለው ጋር cancel የሚል ነገር አልመጣልህም withdrawal request ላይ?
አዎ እኔ ምንም አላየሁም።
እሺ በቃ እንደዚህ አድርጌውልህ account history የሚለው ላይ ግባና እ ከዛ account history የሚለው ላይ ስትገባ እንትን አለ voucher history የሚል አለ።
እሺ ከዛም ከዛ በኋላ ይመለሳል።
voucher history ላይ ትገባና ቀኑን እ አስተካክለህ ቀኑን በስንት ታደርገዋለህ መሰለህ? ሀያ አራት ታደርገዋለህ። ሀያ አራት አስረኛው ወር እሺ እሺ እንደዛ አድርገህ ስታስተካክለው ኮድ ይሰጥሃል፣ እሺ voucher code። ከዛ ኮዱን እዛ ጋር ኮፒ ትለውና ተመልሰህ ደግሞ deposit የሚለው ላይ ትገባለህ።
እሺ ከዛ voucher የሚለውን ስ- ስትመርጥ ኮድ ይጠይቅሃል። እዛች ጋር ኮፒ ያልካትን ኮድ እዛ ጋር paste ትለውና deposit ስታደርገው ወደ ቤት ቤት account ይመለስልሃል።
እሺ እሺ እሺ እሺ
በቃ ሞክረውና ደውልልን።